Good morning ካፒታል ኤላን speaking።
Hello እንዴት አደርሽ?
እግዚአብሔር ይመስገን። እንዴት አደሩ?
አልሐምዱሊላህ። እኔ የምልሽ እንትን ፈልጌ ነበር እስቲ የምናሳውን አለማድረግ እሺ።
የ couple ኡ booked ነው እንዴ ሁሉም?
እህ
የ couple አላ የ couple steam ብቻ ነው ያለው፣ ሳውና የለም።
ስንት room ነው ያለው? ስቲም ስቲም እ
couple couple ሆኖ ለመምጣት ስንት አንድ ነው ያለው። አይ አንድ አንድ ነው?
ብቻ steam አለው። ከዛ የሰላሳ ደቂቃ ማሳጅ አለው አብሮት ማለት ነው።
አ የ family ሳለሽ
እ፣ ስንት ሰው ሆናችሁ ለመግባት ነው
ስድስት
እኮ? እዛው ክፍል ውስጥ አሁን ተጨማሪ ሰው ለመጨመር ስትፈልጉ per person አንድ ሺህ ብር additional ያስከፍላችኋል።
እሺ ብር?
ማሳጅ ግን include አያደርግም። ይሄኛው ያልኩሽ ሁለት ሰዓት ያህል ነው የምትጠቀሙት። አንድ ሰዓት እ።
ተኩል steam ኡን ተጠቅማችሁ ሰላሳ ደቂቃ እ፣ ማሳጅ አለው ማለት ነው። አምስት ሺህ አንድ መቶ ማሳጁን ካልፈለግን ያው ነው price ኡ፣ package ስለሆነ አይቀንስም።
አይ ሰዓቱ ይጨምራል ማለት ነው።
ሁለት ሰዓት ሙሉ steam ትጠቀማላችሁ ማለት ነው።
እሺ ከዛ ከአምስት ሺህ አንድ መቶ ምናምን ብሩ ላይ ደግሞ additional ሰው በጨመራችሁ ቁጥር አንድ ሺህ ብር ያስጨምራችኋል።
እሺ
እ፣ ቀጠሮ ያስፈልጋል። እሺ።
እሺ steam ዛሬ booked ነው
አይ አለ ቦታ። ስንት ሰዓት ነው የፈለጋችሁት?
መልስ ይዘውልሽና እንትን እስቲ ሳውና የለውም የ family sauna የለውም።
እሺ እሺ